Hello
ወይ ሰላም ጤና ይስጥልን Best Bet አብሮ ይስጥልን እባክዎትን voucher በቀደም ይዝዶ ብዬ እኮ pending እያለኝ ነው መልሼ ለማስገባት እምቢ አለኝ።
አዎ በ voucher ከሆነ በአካባቢው የ Best Bet shop አለ የለም የለም ጎዴ ነው ያለ ነው።
እንደዛ ከሆነ ስልክ ላይ account history የሚል አለ እዛ እሺ።
ውስጥ ስትገባ voucher history የሚል ታገኛለህ አግኝቼዋለሁ እኮ voucher ኡን ከነ ቁጥሩ voucher ኮዱን ይዤዋለሁ።
አግኝተኸዋል አ ከዛ deposit አድርገዋል voucher not found ይለኛል፣ ግን እዚህ ላይ pending ይለኛል ኮፒ አድርገህ paste በለው እስቲ እኮ። አዎ pending ይለኛል እ voucher voucher not found የሚልክ ስትጽፎ ተሳስተ እንዳይሆን አይ ትክክል ነው።
O ዜሮ አለች እንዴ
ዜሮ የለችም።
voucher ሀምሳ አራት OK። ዜሮ መጨረሻዋ አለች። አዎ አ O አድርጋት እሷን
ምን አልከኝ እሷን የመጨረሻውን O አድርጋት።
O O አድርገህ ሞክራት እሺ thank you እሺ አባ መልካም ምሽት